ሄሎ ሰላም ጤና ይስጥልኝ።
ጤና ይስጥልኝ። እኔም ቤት አብሮ ይስጥልን።
እግዚአብሔር ይመስገን። እሺ እንትን የሆነ ኢንተርቪው አድርገው ነበረ እና የኦክሲጂን ረቂቅ
እሺ እና ሙግት አላቸው ወይስ እንዴት ነው? የመቤት እዛ ላይ ስልካቸው እዛ ላይ ይገኛል። በዛ ባለው ስልክ ደውሉላቸው።
የትኛው ስልካቻቸው ስልክ ነው ለምኩ እዛ ቪዲዮውን ይዩትና ስልክ ቁጥር አለ።
የእሷ አዎ አዎ
አይሶ ስልክ ላይ የለም እኮ እናቴ
እ አለ ቪዲዮውን ይዩትና ወይ ደግሞ description ላይም ከሆነ እዛ ላይ check አድርጉታል ስልኩ።
እሺ እኔ ያለች እሺ እናመሰግናለን።